ወደ ቢችለው አሽርም ወደም አይበደልሽ ፍቅር ገልሽ አንዘረዝረውም የሰው ሰው ከሆዴ ይሰንበት ዛሬ ባይሆን ነገ የሰው ሰው እያደሩ ሊከሰት በመቻል ድንኳኔ የሰው ሰው ይቆያል ይደር በጊዜው ያብታል የሰው ሰው የእውነተኛ ዘክር ሰው በድዬ እንድሆን የሰው ሰው ሊያቅ በጥፋቴ ተበድዬም እንደው የሰው ሰው ይታይ መከፋት ያማዶ ዳመና በገመል ሳባው ኮዱ ከሻከረ ይገናኛል ወይ ሰው የድርሻዬ ሚዛን ተዘብቷል መለኪያው ይህ ብቻ ባልነበር እውነት ቢከለለው ብቻ ምን ያደርጋል አሁን ምን እላለሁ ይችን ፋንታዬ ሎሪሻ ተድረውል ፋንታዬን ድርሻዬን አያዘው ወደሚችለው አይሽርም አይደም አይበደልሽ ፍቅር ገልሽ ድርሻዬ ነው ብዬ የሰው ሰው በድርሻዬ ቢዘው እያደር ተሰማኝ የሰው ሰው እጄ ወረስቸው የቀምስን ተራራ የሰው ሰው ቁልቁለት የመሶል ሰውለት ደርሶ የሰው ሰው ፈረስ ፈረስ ይላል የገጸ ሀሩር የሰው ሰው ጭፈና እንደዋጠው ዙሪያው ገደል ሆኖ የሰው ሰው ትንፋይ መዳራሽ ይጎነኛል ያልኩ ሳይጎን ቀረ የሰው ቁም ነገር አለ ወይ ነበር አለም እንዳለ ነው በጣም ይከብደኛል የለም እንዳለ ነው ያመንከው ክዶኝ ታዲያ ታዛቢዎች እንደምን ልሰራ የሰው ቁም ነገር አላማ በመለለት ነው ፋንታዬን ድርሻዬን አየለ ያዘው ወደ ቢችለው አይሽርም አይደንም አይበደልሽ ፍቅር ገልሽ አልዘረዝረውም የሰው ሰው ከቦዴ ይሰንበት ዛሬ ባይሆን ነገ የሰው ሰው እያደር ሊከሰት በመቻል ድንኳኔ የሰው ሰው ይቆያል ይኖር በጊዜው ያብታል የሰው ሰው የእውነተኛ ዘክር ሰው በድዬ እንድሆን የሰው ሰው ልያዝ በጥፋቴ ተበድዬም ነው የሰው ሰው ይታይ መከፋት ገመዱ ደመናው በገመል ሳበው ኮዱ ከሻገረ ይገናኛል ወይ ሰው የድርሻ የሚዛን ተዘብቷል መለኪያ ይህ ብቻ ባልነበረ እውነት ቢከለለው ብቻ ምን ያደርጋል አሁን ምን እላለሁ ይችን አንፋንታዬን ጦርሻ ታጥራውላ ዳማዶ ዳመና በገመድ ልሳበው ሆዱ ከሻከረ ይገናኛል ወይ ሰው? የድርሻዬ ሚዛን ተዛብቷል መለኪያው። ይህ ብቻ ባልነበር እውነት ቢመዝነው ብቻ ምን ያደርጋል አሁን ምን እላለሁ? ይቺ ናት ፋንታዬ፣ ይቺ ናት ፋንታዬ ጎርሻት አድራጊ